ሄሎ አይ ነው ወይ ምን ውስጥ ገ- ምን ውስጥ ሆነሽ ነው እ?
እስኪ ንገሪኝ ታሪክሽን ምን ውስጥ ሆነሽ ነው ስልክ አይደለም ስልኬ አምስት ፐርሰንት ነው እና ከመብራት የለም
የት ቤት አለ አለች እኮ እናትሽ እ?
እናትሽ አለ አለች እኮ መብራት አይ እኔ ቤት አልነበርኩም ቃል ጋር ነበር ይኸውልሽ አይሽ ሳስዋ- ሳስዋጥ- ሳስወጣጣሽ ገባኝ እኔ እራሴ አዎ የት ቃል ጋር እንዳለሽ ነበር።
አሁን ማብራሪያ ስጪኝ ብለሽ ብትይኝ እራሱ በደንብ ማብራራት ትችላለኝ እኔ እና ለዛ ነው እ?
ለዛ ነው በዛ በር ላይ ደግሞ መግቢያውን እንደ- የጥለውት በስንት መከራ ነው የተገኘው
የእንትና የጎዳዳ ጠፋ ብሎ አብዮት ደውሎልኝ ነበር እንዴ በስንት መከራ ነው የተገኘው ጥለውት
አስቸግራለሁ እንግዲህ እነሱ ስነሳካ ላይ ምን ማድረግ ይቻላል
ለዛ ነው ይህ በቃ እና እንዴት ነው
አይ ደህና ነው ንገሩ ንገሩ ንገሩ- ንገሩት ይመጣል እኔ ቴክስት እንዳደርግለን ነበር ደበረኝ በቃ እሺ።
አልመጡ ማለት ጋር አዎ
ቡናውን አክሊና ጠብቂው እያፈላሁ ነው እሺ